Hello ጤና ይስጥልኝ ቃል ኪዳን ነኝ ከብስቴት ምን ልርዳው Okay አሁን የደወልኩት ነው ይቅርታ ግን እሺ
አሁን እዛ ጋር ስናየው ፕሮጀክት የሚለው ብሩ እንዳልገባ check አድርጌ ነው የደወልኩት እናንተ ጋር አሁን ደግሞ እሺ።
ወደ ብሩ እንዳልገባ balance ብሎ ጠየቀኝ ታውቃለህ
ምንድን ምን አሉት እ፣ ፕሮ- መጀመሪያ ፕሮጀክት ብሎ ነበር የጠየቀኝ ብሩ እንዳልገባ check የደወልኩ ማለት ነው እሺ አሁን balance ብሎ ጠየቀኝ እሺ balanced ብሩን- ይላል አዎ፣ ባ- ብሩን ሳ- እንደገባ እንዳልገባ check ታደርገው ደግሞ ብሩ አልገባም
እሺ ለቻፓ ይደውሉላቸው እሺ እ?
ለቻፓ ይደውሉላቸው Okay፣ አዎ። አንድ ደቂቃ ጠብቀኝ ስላችኝ እኔ check እያደረኩ ነው አሁን ብሩ
እኮ እሺ ለቻፓ ያሳውቋቸውና እሺ ይጠይቋቸው እነሱንና እነሱ ገብቷል ካሉ ያሳውቁን ወይ ደግሞ okay።
ወደ ባንክ ነው የላኩት ወይስ ወደ ቴሌብር ነው እኔ ሁለት- ሁለቱም check አደረኩ እኔ በእርግጥ ወደ- ወደ ቴሌብር ነበር የላኩት እኮ እሺ ቴሌብር ጋ ደውለው check ያደርጉት እስኪ እሺ ማለት ቴሌብር እናንተ ጋር ነው የምደውለው ብዬ ነው የማውቀው በቴሌብር መደወል ገባኝ።
አለብኝ አይ already balanced ካለ ለእኛም እንደገባ ስለሆነ የሚያሳየን check ያድርጉትና ያሳውቁን እሺ እሺ እሺ መልካም ቀንሽ እሺ መልካም